ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ኢልዋና ሞባይል አቤት። አዎ ሰላም ነው?
አልና ማን ነው?
ደህና ነኝ። ሀዊ እባላለሁ ከ B Plus Solution ነው የምደውለው።
okay።
ባለፈው የኛ application ላይ ተመዝግበው ነበር አይደል?
አዎ አዎ እም፣ አሁን account approve ለማድረግ system ላይ እየሞላን የነበረው ጥያቄ ነበር እና መጠየቅ እችላለሁ?
አይቻልም።
እም፣ እሺ የድርጅቱ ስም ኢልዋና ነው አይደል?
አዎ እሺ የት አካባቢ ነው ያለው?
ቦሌ መድኃኒዓለም ቦሌ እ፣ የቱ ጋር ማለት ቦሌ መድኃኒዓለም ኤድና ሞል ሳይሆን፣ አዎ ቦሌ ኤድና ሞል። እሺ contact person አንተ ነህ?
አዎ ስም
አለ- አሊ- አሊሙዲን መሐመድ።
አሊሙዲን አዎ
አሊሙዲን መሐመድ። እሺ ስልክ ቁጥር ይሄው ነው።
ራሱ አዎ፣ ራሱ እሺ ዜሮ ዘጠኝ ሀያ ዘጠኝ ሰማንያ ስምንት ዘጠና ዜሮ ዘጠኝ እሺ የስራ ቀን
እስከ ከሰኞ እስከ ቅዳሜ
ሰኞ እስከ ቅዳሜ ከስንት ሰዓት እስከ ስንት ሰዓት?
ከጠዋት አራት ሰዓት ከአስራ ሁለት ሰዓት ከጠዋት ሶስት ሰዓት እስከ አስራ ሁለት ሰዓት
እሺ ከሶስት ሰዓት እስከ አስራ ሁለት ሰዓት እሺ ሎጎ አላችሁ እንደ ድርጅት?
አላ
እሺ እ፣ ንግድ ፍቃድ TIN number ወይንም መታወቂያ ማግኘት እችላለሁ?
እነሱ እነሱ ለጊዜው እንትን አለ እ ለጊዜው እነሱን እንትን አንልም።
እሺ
አይተን ግን ያው ወደፊት እንትን እናደርጋለን። ችግር የለም።
እ እ ሁኔታውን አይተን ወደፊት እ፣ ችግር የለም okay።
ማድረግ እንችላለን።
okay እሺ እ፣ በቃ መስጠት ወይንም ደግሞ መላክ ስትፈልጉ ደውሉልን።
ኦኬ
እሺ እናመሰግናለን። መልካም ቀን